ሰላም ነው።
ማታ ሲማታ የኩርት የማይነላ ኃይል እንደ እንትን ነበር ያ።
ማታ ትናንት ማታ ብር አውጣልህ ብዬ ብሩን የሆነ ቦታ ነግቼ ብሩን የት ጥፋ እዛ እሺ ስንት ብር ነበረ?
አ- አራት መቶ ብር
እሺ ቤት ቤት ቁጥሬ ነው።
እ፣ ቁጥሩን እነ- እነ- እነግርሃለሁ ቁጥሩን ቆይ፣ እ፣ ቁጥሩን እነግርሃለሁ አሁን።
እሺ ንገሩኝ።
እሺ እ፣ ቁጥሩ እ፣ ዘ- ዘ- ዜሮ ዘጠኝ ሀያ ዘጠኝ ዜሮ ዘጠኝ ዘጠኝ እ፣ ስልሳ ሶስት ስልሳ ሶስት ሰላሳ አንድ ሰላሳ አንድ
ዘጠና ስድስት ዘጠና ስድስት